ሄሎ ሄሎ ጤና ይስጥልኝ።
ሄሎ፣ ጤና ይስጥልኝ። ከኢትዮ ሌጋል ሽሌ ጥሩና ማህበር እባክዎት ምን ገባዎት?
እ፣ አንዳንድ ጉዳይ ነበረኝ ማማክርህ እና እ፣ ምን መሰለህ እ፣ የ- በሁለት ሺ አስራ አራት ላይ እሺ፣ ቆይ እንትን ቅድሚያ ስሞትንና አድራሻዎትን ልቀበል።
እሺ፣ እም፣ ማን ልበል? ከየት ነው?
እ፣ ለምለም ኖር አሁን እባላለሁ እሺ፣ ለምለም ከየት ነው?
ከጎንደር ጎንደር